hello ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው ሰላም ይመስገን።
አለን። እንትን ነበረ ብዙ create አድርጌ ነበር ታሮት ላይ create አድርጌ አዎ ለቡድን መርጫው፣ ግን የሆነ ቡድኑን አያስገባልኝም።
ምን የራሶች group ነበረ የመሰረቱት?
አዎ ብዙ ናቸው እና እሺ ከዛስ?
እዛ ላይ የእኔ የቆረጠብኝ ያንተዘኝም ብዬ በአንድ ዴሊቨሪ በራሴ አድርጎ ግሩፑን ሼር አድርጌ ምናምን ይለኛል። ደግሞ እስኪ ቁጥር ልንገር።
አስራ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ እሺ
ዜሮ አምስት ዜሮ አምስት ሰላሳ ስድስት ስልሳ እሺ ወደ አምስት ምናምን ኦርደሮች አሉ የተለያዩ አይነት ማለት ነው።
አዎ
ሁሉም ጨርሼ የካሮቱ ብቻ check አድርጌ ነው።
አሀ የካሮቱ አዎ አንድ ሰው ብቻ ነው ያለው ግን ካሮቱ ላይ
እኮ እምቢ አለ። ይሄ እሱ አሁን እኔ create ያደረኩት ነው። ሌሎቹ ግን አይገባላቸውም። የሌሎቹ link ኡ ስ- በቴሌግራም እየላኩ ነበር እያስሞከሩ አዎ እንደዛ እያ- እየሞከርን እንትን በቴሌብር ለመክፈል አያስከፍልም። ምን cash ነው የሚለው
እ፣ በቴሌብር ነበር የሚከፈለው እስካሁን። አዎ መቼ ነበር እንትን ያደረጉት ይሄ create ያደረጉት?
አሁን create እያደረግን ነው።
አሁን ነው።
አዎ እስኪ አሁን ትንሽ ደጋግመው ይሞክሩትና ላሳውቅሎት እኔ እሺ። pick ለማድረግ ያስመጥም የቴሌብሩን ለ እ?
አዎ አዎ፣ አሳውቅሎታለሁ።
ከሊደር pick ማድረግ አይቻልም ይላል።
okay በቃ ላሳውቅሎትና እሷም ይኸው እየሞከሩት ይቆይሽ።
እሺ፣ እሺ አመሰግናለሁ።
እናመሰግናለን። እሺ፣ መልካም ቀን።